hello ፍቅር ነኝ አዎ ፍቅር እንዴት ነች?
አለሁልህ እንዴት ነህ?
አለሁልሽ። order እሺ እንትን በይልኝ pin አድርጊልኝ።
ንገረኝ እሺ እሺ ሀምሳ ሰባት ሰላሳ ዘጠኝ
ሀምሳ ሰባት ሰላሳ ዘጠኝ ሌላ ሌላም አለ እስኪ
ሌላም እሺ ንገረኝ ሀምሳ ሰባት ሰማንያ አምስት
ሀምሳ ሰባት ሰማንያ አምስት መነሻ አርባ አምስት ነዋ ፍቅር
የዝናብ በርቷል አይደለም የዝናብ ከበራ አርባ አምስት ብር ነው አዎ አርባ አምስት ብር ነው እኮ እሺ እይልኝ እሺ ፍቅር እሺ እሺ እሺ